ሰላም ጤና ይስጥልኝ።
ሰላም ጤና ይስጥልን አለን እግዚአብሔር ይመስገን።
አለን በቴሌግራም ለእርዳታ ብዬ post አድርጌ ነበር እና በዚህ ደውል ተብዬ ነው።
ምንድን ነው post ያደረጉት?
አይ እርዳታ እንድ- እንዲያግዙኝ በእሼቱ እንትን ልኬው ነበር።
ያው እኛ አሁን የበጎ አድራጎት ስራዎችን እንሰራለን፣ ግን በወረፋ ነው የምንሰራው። እ፣ አዎ።
አሁን ደግሞ ብዙ ሰው ወረፋ የያዘ ስላለ ምዝገባ አቁመናል።
ምዝገባ የለም አሁን።
አዎ
okay እሺ። አይ ለማረጋገጥ ነው በዛ ደውል ስለተባልኩኝ እህ፣
በዛ ነው በዚህ የደወልኩት።
አሁን ምዝገባ አቁመናል።
የለም ይቆይ ይቆያል ማለት ነው።
አዎ አዎ።
እሺ አመሰግናለሁ።
እሺ መልካም ጊዜ።
አየህ